ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
እባክዎን ስድስት ሺህ እና ሁለት ሺህ ብር ለ transfer አድርጌ ነበርና አልገባም።
እሺ፣ አሁን የደወልክበት ነው የቤት ቤት ቁጥር?
በዚህ ስልክ ቁጥር አዎ። ስምንት ሺህ ብር
እሺ
ተረጋግቼ ወደ ቤት
hello ወዬ ስንት ብር ነው?
ስምንት ሺህ ብር እሺ confirm አድርጌላለሁ ገብቶልሃል። እሺ check thank you ማየሽ